ታደለ ሰላም ጤና ይስጥልኝ። እንዴት ነሽ?
ሄሎ ደህና ይስጥልኝ።
ይስጥልኝ።
ደህና ይስጥልኝ።
አዎ፣ ሄሎ
አዎ ሄሎ ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አለን ደ- Best Bet ናችሁ?
አዎ አዎ።
አዎ የሆነ ይጫወታል ነበር
እሺ እ፣ የሆነ ብር ለማውጣት ፈልገን ነበረ።
እሺ
የሆነ ፎጭ የሚባል ቦታ ገባ withdraw ምናምን ምንድን ነው እሺ እሺ። የት አካባቢ ነው ያለው የምትኖረው?
የራሱ ወረዳ ነው ውስጥ ድረው ህክወት ይሄ የሶማሌ ክልል ነው። ይዛ የት እ፣ ጅጅጋ ነህ?
አይ እ፣ ወረዳ ወረዳ ከቶ የሚባል ወደዛ ወደ ባሌ እሺ።
አካባቢ ጅ- ጅ- ባሌ ጎባ።
አካባቢ ነው። ይዛ ሶማሌ እሺ የኝ- ቤስት ቤስት ሾፕ አለ አቅራቢያክ?
እ፣ የገባው ቦታው እ፣ አይደለም የገባ አንተ ቦታ- አንተ አካባቢ የምትኖርበት አካባቢ Best Bet shop አለ?
ምን የ Best Bet ሱቅ አለ?
የለ የለ የለም። እዚህ ገጠር ነው።
እሺ እንደዛ ከሆነ በደንብ አማርኛ የሚችል ሰው አገናኘኝ እስቲ ጓደኛህን።
እሺ እ፣ የሆነ withdraw አለ እና deposit አይደለም ይኸውልህ ችግር የለውም። አንድ ብቻ ግን በደንብ አማርኛ ማውራት የሚችል ሰው አገናኘኝ። እሺ
step ኡን ልነግርክ ነው። መመለስ የምትችልበትን step ልነግርክ ነው። አማርኛ የሚችል ሰው አገናኘኝ።
ችግ- ብዙ ችግር የለም። እ፣ እህቴ የሆነ እ፣ ሪኮስቲ እሺ፣ ውስደሮ ሪኮስቲ ቮቸር የሚባል ኮዱን ቦታ ታውቀዋለህ?
አይ ውስደሮ ሪኮስቲ የሚባል ቦታ አለ ታውቃለሽ?
አዎ አዎ።
ያ ቦታ ነው የገባች እንጂ መውጣት ፈልገ ነው እኮ በ voucher ለመመለስ።
ነው አይደለ?
እ?
በ voucher ነው አይደለ?
አዎ አዎ አዎ እኮ በ voucher ከሆነ step ኡ ትንሽ ረዘም ስለሚልብክ እኮ ቋንቋ የሚችል ሰው በደንብ አገናኘኝ ነው ላስረዳ።
አ ብዙ ብዙ ነገር ይፈልጋል ማለት ነው።
አዎ አዎ።
እም፣ እሺ ስንት ይቆያል? ይጠፋል አገናኘኝ፣ በኋላ እሺ?
ብዙ ይቆያል ወይ ቶሎ ይጠፋል? ብሩ።
አይ አማርኛ የሚችል ጓደኛ ሲኖርክ አገናኘኝ በደንብ
እሺ በደንብ እንዳስረዳልክ